ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
አምላኩ ከቺፕቺፕ ነው የምደውልልዎት።
እሺ ሰላም ነው?
ሰላም order አድርገው ያልመጣልዎት እቃ አለ?
አዎ ያልመጣለ
ምን ነበረ? ቀይ ስር ነው?
ቀይ ስርና ቺፕስ ሁለቱም አልመጡም። ቺፕሱ ለነገ ጠዋት ምናምን ብለው ነበር። ዛሬ ይመጣል ብዬ ነበር፣ አልመጣልኝም።
okay እሺ። ስለዚህ ነገ የት ላስልክልዎት እቃዎችን ሁለቱም?
okay ቀይ ስርና ቺፕስ ናቸው አይደል?
አዎ።
ስንት ሰዓት ይደርሳሉ?
ሰዓቱን እርግጠኛ አይደለም፣ ግን ነገ እቃውን ይረከባሉ።
okay ነገ። ስለዚህ እኔ ከፈለኩት ቦታ መሆን ይችላል ነው? order ካረኩበት ነው ግዴታ?
የፈለኩበት ቦታ ሊሆን ይችላል።
okay ነገ እንደዛ ከሆነ የሚመቾትን ቦታ ይንገሩንና ነገ የሚፈልጉት ቦታ ይመጣልዎታል።
በቃ ቦሌ መድኃኒዓለም ይምጣልኝ፣ ችግር የለውም።
እሺ ነገ ይላክልዎታል። መልካም ምሽት።
እሺ አመሰግናለሁ። እሺ ጨርስ።